No. No.
Hello እንትን deposit አድርጌው ነበር። ከዛ ተጫውቼበታለሁ፣ ግን withdraw ላደርገው እምቢ አለኝ።
non-withdrawable ላይ የሚያስቀመጠብህ አሁንም አሁን የሚያስቀምጠብኝ ሀምሳ አምስት ብቻ ነው።
እኮ non-withdrawable ላይ ነው ሀምሳ አምስት ብሩ።
withdraw ማድረግ ብችለው ሀምሳ አምስት ብር ነው ነው የሚለኝ።
እስቲ ንገረኝ እስቲ ቤት ቤት ቁጥረን
ዜሮ ዘጠኝ ሀያ አምስት እሺ
ሀያ ስድስት እህ
አርባ ስምንት አስራ አንድ
አዎ ሀምሳ አምስት ብር ብቻ ነው ማድረግ የምትችለው ምክንያቱም deposit አድርገህ ትን- እ የተወሰኑ ጨዋታዎች ሳትጫወት ማውጣት አትችልም። እሺ ለዛ ነው ትንሽ ጨዋታ ተጫውትና ሞክረው ይሰራልሃል። እሺ አባቴ